ይሄኔ እኮ ሀያ ብር ነው የጨረስነት። ሄሎ ከችፕችፕ ነው የደወልኩሎት መልሼ። ሄሎ አይሰማም?
ይሰማኛል።
product ኦች ዛሬ ወጥቷል። ጃን ሜዳ የሚመጣ
ምን ጃን ሜዳ እኮ ሚኒፈርም ያለሁት እኔ ሚኒኮስ ጀርባ
Okay። አዎ ታመነ የሚባል ነገር ይዞት የሚወጣው እና ስልክ ልስጦት ይደውሉለታል።
ይደውላል።
driver ኣችን ማለት ነው ይዞት የወጣው የእርሱን product Okay፣ አዎ ይደውላል።
ይደውላል። ይጠብቁት። ካልሆነም ደግሞ ስልክ ልስጦት። አዎ እሺ፣ ካልሆነ ደግሞ ስልክ ልስጦትና ከቆየ ይደውሉለታል። ደርሶ
እሺ።
ዘጠኝ አስራ ሁለት ዘጠኝ
አስራ ሁለት አስራ ሁለት
ሀያ ሰባት ሀያ ሰባት
አርባ ሰባት ዘጠና አርባ ሰባት
ዘጠና
ዘጠና ታመነ ነው ያልከው?
አዎ ታመነ ይባላል። ይደውሉለትና እ፣ ያገኙታል እሱ ጋር።
እሺ፣ thank you
እሺ መልካም